ጤና ይስጥልን ባዋ fitness center
አዎ
እ ሀዊ እባላለሁ ከ We Plus Technology Solutions ነው የምደውለው።
እሺ ድርጅታችን We Plus Technology Solutions አዲስ መተግበሪያን በመያዝ ወደ ገበያ መጥቷል። በዚህ መተግበሪያ ላይ ሀምሳ በላይ አገልግሎቶችን በአንድ ማግኘት እንችላለን alright
እና የእርሶም ድርጅት በዚህ application ላይ በነጻ አገልግሎቶትን እንዲያስተዋውቁ ጋብዘነውታል።
እሺ market ኦች ጋር ላገናኝሽ እ እሺ እም hold ተደርጌያለሁ። hold ላይ ነኝ።
አሎ
ጤና ይስጥልን።
ጤና ይስጥልኝ።
ሀዊ እባላለሁ ከ We Plus Technology Solutions ነው የምደውለው።
ከምን?
We Plus Technology Solutions እሺ
ድርጅታችን We Plus Technology Solutions አንድ application ን በመያዝ ወደ እርስዎ መጥቷል። በዚህ application ሀምሳ በላይ እ service ኦችን ማግኘት እንችላለን እና የእርሶም ድርጅት በዚህ application ላይ ስለምትሰጡት አገልግሎት ለብዙ ሰዎች ተደራሽ እንዲያደርጉ ጋብዘነውታል።
እሺ ምንድን ነው application ኑ?
We Plus
እ ምን ላይ ለማድረግ ነው?
እ ለማስተዋወቅ ነው። አሁን እ ጎግል የእርሶን ስልክ ያገኘሁት ጎግል ላይ ነው እሺ የድርጅታችሁን ስልክ ያገኘሁት እና ልክ እንደዛው ይህንን application የሚጠቀሙ ሰዎች እም፣ የእርስዎን አገልግሎት እንዲሁም ደግሞ ስለ ድርጅቱ ጠቅላላ ሁኔታ እዚህ application ላይ ማግኘት እንዲችሉ እርስዎ ስለ ድርጅቶ ማስታወቂያዎችን እዚህ application ላይ በነጻ መለጠፍ ይችላሉ ማለት ነው።
እሺ እ አለቃዎቼን ላናገርና ል- ልንገርሽ።
እሺ ትችላለህ። እ አዎ በማንኛውም ሰዓት ለሚኖር ጥያቄ እዚህ መስመር ላይ መደወል ይችላሉ።
እሺ አመሰግናለሁ።
አመሰግናለሁ።